ሰላም እንዴት ነሽ? እግዚአብሔር ይመስገን። የፈረንሳይ ኤምባሲ ቀጠሮ ለማስያዝ ነበረ እና ፎርም መሙላት የት እንዳለብኝ ማወቅ እችላለሁ?
የፈረንሳይ ኤምባሲ
appointment ማስያዣው ነው።
አዎ ቀጠሮ ለማስያዝ እሺ፣ አንድ መስመር ላይ ቆዩ። ደንበኛችን መስመር ላይ ናት።
አዎ እሺ መስመር ላይ ስለቆዩ እናመሰግናለን። website ኡን የያዙት ልንገሮት እሺ
የሚይዙበት ነገር አዘጋጅቷል።
አዎ አዎ France slash slash visas
ዩዝ ነው ዩዝ ነው
France slash visas visas ዩዛት እሺ
dot GOV dot V ሶሲ
dot GOV dot V dot FR
statistical የሚሞሉ ሰዎች የት እንዳሉ ማወቅ እችላለሁ?
ምን አለ ደንበኛችን አለ statistical የሚሞሉበት ሰዎች ምናምን እኔ አሁን ይሄን ራሴ website ላይ ለመሙላት ነው አለ ለማስያዝ ነው አዎ online appointment ለማስያዝ appointment ግን ከዛ እንትን በፎርም የሚሞሉ ሰዎች የሉም አድራሻ ምናምን
በሰው ማለት ይሄ ኦንላይን እርሱ ራሱ መሙላት አይችሉም።
OK ያ እሺ እሺ France slash ሁለት slash ነው ያለው ዩዝ አስ ነው
France slash visas dot GOV አንድ slash ነው ያለው አለ አዎ አንድ slash ዩዝ ዩዝ አስ visas dot GOV dot V dot FR ተጨማሪ ጥያቄ አሉት ደንበኛ